ሄሎ ሄሎ፣ ነው ላምሮት፣ ሰላም ነው ላምሮት? እንዴት ነሽ?
እግዚአብሔር ይመስገን።
ይሰማል?
አዎ ይሰማል። ማልበስ
ስልክሽን ከእንትን ከዩኒት ዩኒቨርሲቲ የሚያገኘ ነው እና ስለ አንቺ መረጃ እና ሰኞ ዕለት ወዳ ቬክል ማኒፋክቸሪንግ ፒኤልሲ ላይ በጁኒየር አካውንታንት ትርፍ ክፍት የስራ ቦታ ስላለ መጥተሽ መፈተን ትፈልጊያለሽ?
የት አካባቢ አልከኝ?
ሰኞ ዕለት ጠዋት ላይ ፈተና ይኖራቸዋል እና
የት?
ለቡ መብራት አርሴማ ቤተክርስቲያን ፊት ለፊት
ምንድን ነው ድርጅቱ? ይቅርታ።
ወዳ vehicle manufacturing PLC
okay፣ እሺ። ጠዋት ላይ ይመቻል?
አይመች- ጠዋት እንኳን አይመቸኝም። ይቅርታ።
ካመቸሽ ስምንት ከሰዓት መምጣት ትችያለሽ። ጠዋት ካመቸሽ
okay፣ እሺ። አመቻችና hello፣ ትመጪያለሽ? እንዴት ነው? hello፣ አይሰማም?
ይሰማል። አሁን እኮ አላወቅኩትማ።
ትመጪያለሽ?
ጠዋት እንዴት ላይ ነው? ጠዋት አልመጣም።
ጠዋት ካልተመቸሽ ከሰዓት እ፣ ትችያለሽ። ስምንት ሰዓት ላይ ስምንት ሰዓት አይ ስምንት ሰዓት እንኳን አዎ።
አልችልም። ይቅርታ አባ አልችልም።
ስለዚህ አ- አይመችሽም ማለት ነው።
አዎ አይመቸኝም። ሌላ ቀን አይሆንማ።
እሺ፣ አይ፣ ሌላ ቀን እሺ አይሆንም።
እሺ እሺ